ሙሉ ጤና ይስጥልኝ። ቃል ኪዳን ነኝ ከ Best Bet ምን ልርዳው?
withdrawal ጠይቄ ነበር ትናንት እሺ ስንት ብር ነው?
አራት ሺ አምስት መቶ
እሺ በስልክ ቁጥር ነው Best Bet የሚጠቀሙት?
አዎ
እሺ አንዴ መስመር ላይ ጠብቁኝ። እሺ ሁለት ሁለት ሺ እና አምስት መቶ ብር አይደል?
አዎ አራት ሺ አምስት መቶ እሺ process ላይ ነው ይገባሉታል።
እኮ ዛሬ ይገባል።
አዎ ይገባሉታል። ምን አለኝ?
ትናንት ጀምሮ ነው።
አዎ ገብቶኛል፣ እያየሁት ነው። process ላይ ነው አ ይገባሉታል። ትንሽ ይጠብቁት። እሺ መልካም ቀን።
እሺ